hello hello ሰላም ነው?
ሰላም፣ ዋሽንግተን የሕክምና ማዕከል ነው።
አመስ አዎ አውቃለሁኝ። አመሰግናለሁ። የሆነ information ለመቀበል ነበረ።
ይቻላል
MRI ያለ ይኖራቸዋል እንዴ?
አለን።
አለ።
አዎ ስንት ነው ዋጋው ምን ምን መነሳት ፈልገው ነው?
እ ምኖትን መነሳት ፈልገው ነው?
ጀርባዬን ነው ዲስክ መንሸራተት ምናምን።
እኮ የወገብ ነው እሱ። ነው አዎ የወገብ ማለት ነው።
ሐኪም አዞሎታል ወይስ በራስዎት ነው?
አዎ ሐኪም አዞልኛል እዛ የመንግስት ማለት ነው።
እሺ አራት ሺ አምስት መቶ አምስት ብር እሺ እኔ ቆንጆ የት ነው አድራሻችሁ?
ቦሌ ሩዋንዳ እ ቦሌ ሩዋንዳ ሩዋንዳ ኤምባሲ ፊት ነው።
ሩዋንዳ። እሺ ቦሌ ሩዋንዳ። እሺ እሺ አመሰግናለሁ።